የደበኩት ሁሉ ይወጣል ፊቴ ላይ ወይ ወይ ወይ ወይ ወይ ነገር መያዝ አልችል እኔ ካንገት በላይ በልቡ የኖረ የሰው ልጅ ቅሬታ ወይ ወይ ወይ ወይ ወይ ነገር አይደብቅም አይን እንደ በሽታ ሌሊት በቀን ሌሊት በቀን አንንያንንንንያ ሰው አርሶ ካጭደ ዳመናውም ዳምኖ ሰርቶ ያገኘውን ያጣሉ ይለምኑ አሳድጌው ነበር ፍቅርሽን ኮትኩቼ አልታደልኩም እንጂ